ሄሎ ጤና ይስጥልኝ ስቱን
አይ ሰላም ነው፣ እግዚአብሔር ይመስገን።
አለን
እ አይ የሆነ እንደማ ነገር ነበር ስለ ቤት ነገር
አዎ ትን- ምን ላይ ነበር ማስታወቂያውን የሰሙት?
እ የሆነ ኤፍኤም ላይ ያ
አ ሬዲዮ ላይ እ አ አፓርትመንት ቤቶች ናቸው። ቅድመ ክፍያ 300 ሺህ ብር ከፍለው እ ቀሪም ክፍያ ደግሞ ያው እስከ አምስት ዓመት ከወለድ ነፃ።
አዎ
ያው ቤቱ ደግሞ ከአንድ ዓመት እስከ ሁለት ዓመት ነው የሚረከቡት።
አዎ እኮ ምዝገባው እንዴት ነው የምንዘገበው?
የት አካባቢ ነው ያሉት?
አሁን ሰበታ ነው።
ሰበታ አዎ እኮ ወደ አዲስ አበባ መምጣት አይችሉም። አዲስ አበባ ነው ያለው ቢሮአችንም ሳይቶቻችንም አዲስ አበባ የት ይጓል?
ቦሌ ገርጂ ልደታ ደምሶስ ቢሮ
ምን ቢሮ?
ቦሌ ገርጂ ልደታ።
ገርጂ ልደታ።
አዎ አይ
መች ይመጣሉ? መች ልደውልዎት?
በቃ እስቲ ቆይ በዚህ ሳምንት እኔ ራሱ ደውላቸዋለሁ።
እሺ ማን ልበል ስሞትን?
ሌሊሴ
ማን አለ? ይቅርታ ሌሊሴ እሺ እሺ ደውሎት ወይም እዚህም ተወካይ ካሉት አዲስ አበባ እሺ እሺ እ፣ የእሱ ስልክ ቢሰጡኝ ልደውልለት እችላለሁ። መቶ መረጃ እንዲወስድሎት እ የእኛ ስልክ አ እዚህ ሰው ካሉት እዚህ ዘመድ ካሉት ወይ ማንም የለም።
እሺ በቃ እንደዛ ከሆነ ራሶት መጥተው መረጃውን ይሰጡ።
እሺ እሺ እሺ እሺ